የምናዝበት ቦታ። ሄሎ
ሄሎ፣ ወንድሜ ሰላም ነው?
ሰላም።
እንትን ትላንትና ትዕዛዝ ነበረኝ እና እሺ ሶስት የተለያየ group ነበር create ያደረኩት። አንዱ ብቻ ነው የመጣልኝ ዛሬ።
okay፣ እስኪ ስልክ ይንገሩኝ እስኪ።
በዚሁ ስልክ ነው ዜሮ ዘጠኝ አስራ ሶስት አስራ ሶስት አርባ ስምንት አርባ ስምንት ሀምሳ ሶስት ዜሮ አራት ዜሮ አራት ፀሐይ በሚል ነው።
ፀሐይ በሚል ነው።
okay፣ እሺ ምንድን ነው የተቀበሉት product?
ሽንኩርቱን ነው የተቀበልኩት።
ቲማቲም እና ድንች ይቀራል።
አዎ፣ እሱ አለ።
አዎ፣ ነገ ነው የሚመጣሉት ነገ ነው ይመጣል።
ይመስለኛል። አዎ፣ አዎ late ሆኖ ስለሞላ መሰለኝ አይደል? ወይ ሁለቱ group አዎ አዎ አዎ ለዛ ነው። አዎ ብዙ ጊዜ group create ሲያደርጉ እስከ አስራ ሁለት ሰዓት ተኩል ባለው complete ቢያደርጉት ጥሩ ነው።
okay፣ እንደዛ ነው።
vendor ኦቹ አዎ vendor ኦቹ accept የሚያደርጉት በጊዜ ሞላ እኔማ አደራረቤ ስለሞላሁት መሰለኝ እኮ።
አዎ ምን አንዳንዴ late ሆኖ ሲሞላ እንደዚህ ያደርግበታል። ለዛ ነው ነገ ይመጣል።
okay በቃ እሺ። ሁለት ግን text ኡን አልደረሰኝም እስካሁን።
አዎ accept የሚያደርጉት አሁን ወደ ማታ አካባቢ ነው። የዛኔ text ይደርሱታል።
በቃ እሺ፣ thank እሺ፣ እሺ መልካም ቀን። እሺ